hello ጤና ይስጥልኝ።
ሰላም ነው እንዴት ዋልሽ?
እግዚአብሔር ይመስገን። አቶ አምባሳደር
አዎ።
ከአሪፍ ቤት ነበር የምደውልሎት። ሳምራዊት እባላለሁ።
አቤት አቤት።
ከአሪፍ ቤት ነበር የምደውልሎት።
እሺ አሪፍ ቤት።
አዎ ከአሪፍ ቤት
okay okay።
አምስት መቶ ሀያ ሰባት ብር deposit እንዳደረጉና እንዳልተሳካ አምስት መቶ ታውቆ አስራ አምስት
እሺ አምስት መቶ አስራ አምስት ነው።
አዎ አዎ አሳውቀው ነበረ።
አዎ አታውቄ ነበር። አዎ
እሺ ደንበኛችን እና ጉዳዩ ስለተስተካከለ ለማሳወቅ ነበረ።
okay ገብቷል። እዛ ልጫወትበት።
አዎ ወደ ቤቴክስ ገብቶሎታል።
እሺ አመሰግናለሁ።
እሺ እሺ መልካም ቀን ይሁንልዎት። እናመሰግናለን።